ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
healing አንድ
ምናልሽ?
healing አዎ፣ እየተሰራ እሺ። ከ We Plus Solution ነበር የምደውለው።
አዎ፣ okay፣ እሺ።
እ፣ ድርጅታችን አዲስ እ፣ መተግበሪያ develop አድርጎ አዎ፣ እሺ። ነግራኛለች ልጅቷ። በእርግጥ ተደውሎ አይ ደውላ ሳይሆን አንዲት ልጅ contact አድርጋ list okay፣ እ፣ ስም ወይም ምናምን አወረዳችሁት አፉን?
አይ አልወረድኩትም። የሆነ ሊንክ ሰጠችኝ።
ኦኬ። የት እ፣ ነበር ዘንድ- አካባቢ? ልጆች ልከን ነበር። አዎ።
አይ ማንም እዚህ እንትን ያለ አይደለም። እንትን ቁጥሩን ስትልክልኝ ሊንክ ነው እንጂ ሊንክ አ፣ በባርኮድ ያ አዎ፣ በባርኮድ ባርኮድ ላይ ያነሳ አ ግን እንትን አለ አልገባልኝ።
እንትን እንትን ምንድን ነው አፕ ስቶር ላይ ወይም ደግሞ ፕሌይ ስቶር ላይ ማለት ነው አ ዊ ፕላስ ሶሉሽን ስትል ይወርድላል። ግን ሊንኩን አዎ።
ደግሞ በቴሌግራም ልላክልክ።
እሺ ላኪ። እሺ እሺ ወንድሜ አመሰግናለሁ።
ምንም አይደለም።
መልካም ቀን።
አሜን።
እሺ